hello ሰላም ጤና ይስጥልኝ። ከቺፕቺፕ ነበረ የምደውልሉት። hello ይሰማል?
አይሰማል።
እሺ ከች አንዳንድ ጥያቄ ነበረ የምጠይቁት ነበር።
ችግር የለውም። እሺ ቺፕቺፕ እንዴት አገኙት?
ደርሶኛል። የተላከው
ደርሶታል?
አዎ ደርሶኛል።
የ customer service ላይ እንዴት ነበረ?
እ፣ ቆንጆ ሰ-
application ኑ ሲያስቸግራል ወይስ አሪፍ ነበረ ሲጠቀሙ ሲያዙ?
ላይ ነበር። አምስት
okay፣ product ኡስ ቆንጆ ደረሱት?
ናሺማ product ኡስ እንዴት ነበር የደረሱት?
አሪፍ አሪፍ ነው። ፕሮግራም ቆ
እሺ እንዲጨመር የሚፈልጉት ነገር አለ እንዴ?
ኪው ቆንጆ ነው።
እሺ እናመሰግናለን።
እሺ እሺ እሺ